ጤና ይስጥልኝ። ሀሚድ ነኝ። መልሳ ሰላም ነው አብና እንዴት
ስኬት ሪድም ምናምን እምቢ እያለ ነው እየያዘ ነው እና የሀምራዊ ፍልሳልጠኝ ለምሳሌ ካሸር ፎር ላይ ቱ ላይ ምናምን ወጥቷል ይላል ስኬቱ። ነገር ግን ካሸር ዋን ላይ ምናምን አ፣ የለም ኮፒ ሊያወጡ ሲሉ ማለት ነው።
እሱ- እሱ እየተስተካከለ ነው። እሺ ሙሉ ሲስተም ስለሆነ okay፣ ከዛ ምን እናት ትንሽ ጋብ እናድርገው።
አዎ፣ በሌላ በሚሰራው እ፣ ተጠቀሙ። ማይሰራም ከሆነ ትንሽ ጠብቁ። እየተስተካከለ ነው።
እሺ